હેલો અમિત હા
હેલો બેન ઢીલાઈ મચ્છી ወጣል በእናትሽ હે હે ቮቸር ቤንድ ገብቶብኝ ነው አንዴ መውጣት አትችይም እንጂ ቮቸር መቼ ነበረ?
ቅድም በእናትሽ ቅድም አዎ እኛ ማውጣት አንችልም። ዊዝድሮ ነበር ያደረግከው?
ውስጥ ድሮ አድርጊቼ እንደ ፎቸር አሰምቼ እ ቤንድ ላይ ነው በቮቸር የገባ ነበር ያደረግከው?
አዎ እሺ ምን ታደርጋለህ መሰለህ?
እ እ በ voucher withdraw ለማድረግ ስትሞክር የሰጠ ኮድ አለች አይደለም?
እ?
ኮድ የሰጠ ካለች አይደለም?
የለችም
እስኪ bet bet ቁጥርን ንገረኝ።
እ፣ ዘጠኝ እሺ
ዜሮ ዜሮ እህ እንደገና ዜሮ ዜሮ እህ አስራ ዘጠኝ አስራ ዘጠኝ
ስንት ብር ነው?
ሀምሳ ነው ይሄ
ሀምሳ ብር አዎ
ይኸውልህ አይ የሰጠ ካለ voucher history ላይ ስትገባ password password እንትኑ ኮዱን ታገኘዋለህ። እሺ voucher history voucher history ላይ ስትገባ ኮድ የምትለዋን ታገኛታለህ። መጀመሪያዋ N የምትል ናት።
አ መጀመሪያዋ አ N ብሎ ነው የሚጀምረው።
M N ብሎ ነው የሚጀምረው።
N አዎ N ብሎ ነው የሚጀምረው። እሷ ናት ኮዷ። እሺ እሷን እሺ።
ትይዝና deposit ያ.
የሚለው ላይ ትገባና በ voucher የሚለውን ትመርጥለታለህ። ከዛ እሺ.
enter code ሲል ይችኛዋን ኮድህን copy paste አድርገህ እዛኛው ላይ አስገብተህ deposit ስትለው ወደ bet ያ.
bet account ክ ይመልሰዋል።
አሁኑ እንትን በ- ይሄ እንደዚህ አል- አልተረዳኝም። በእንትን በቴሌግራም ምልክት ውስጥሽ ና
አይ እኛ እንደዛ ማር ምንም ማድረግ አንችልም አባ። ለዛ ነው አ?
እኛ ምንም ማድረግ አንችልም። ለዛ ነው እሺ እሺ እሺ አባ